ሄሎ ሄሎ ሶል ወይ ወይ የእንትና የረዲት order ማለት ነው።
እሺ
አምስት ሰዓት አካባቢ ደውለውልኝ ቦሌ አካባቢ ነን ያለ ነው እና የት ነሽ ብሎ ሲደውሉልኝ እሷ ያለችው በእርግጥ እ፣ የሞላችሁ ሳር ቤት ነበረ location እሺ ግን አጋጣሚ ቦሌ ስለነበርኩኝ በዚሁ ብታቀብሉኝ ስላቸው እሺ አሉኝ አለች።
እሺ ግን still እስካሁን ድረስ አልደወሉልኝም አለች።
ጠዋት የደወሉላት አዎ
እስቲ ቀን ደውላቸው። እሺ የሆነ ስልክ ቁጥር ሰጠችኝ ግን ላገናኝሽ ብሎኝ ነው ነው ያለችው።
እስቲ የትኛው ስልክ ቁጥር?
ዜሮ ዘጠኝ ስልሳ አራት ሀምሳ ስድስት
ሰባት መጨረሻው ነው።
አዎ
እስቲ እስቲ እስቲ ቆይ፣ እሺ